ጤና ይስጥልኝ ሁሉ ስንት ነው ባኮ የምንወደው?
ጤና ይስጥልኝ hello account መክፈት ፈልጌ ነበር ምንም ሊከፍትልኝ አልቻለም እናትዬ
ምን ይሎታል?
ከዚህ በፊት ያገለገለ ነው ይለኛል create ስለው ማለት ነው
ብዙ ጊዜ ደጋግሞ ሞክረውታል?
አዎ ያገለገለ ነው ይለኛል verification code እንደ አዲስ ልላክልህ ይላል ይልክልኛል ሳስገባው ደግሞ እሺ አይልም
እኮ ደጋግሞ ስለሞከሩት ነው login አድርገው ይሞክሩት እሺ ደንበኛችን
login እንደገና
አዎ login አድርገው ይሞክሩት okay እና አይ login ሳደርገው ነው normally አይ normally login ም ሳደርገው እምቢ ብሎኛል
already አሁን register የሆነ ነው ካለ ደጋግሞ ሲሞክሩ አንድ ጊዜ register አድርጎታል ቁጥሩን ማለት ነው። ያኔ ደግሞ ምንድን የሚሆነው login ሲያደርጉ ነው የሚገባሎት። login ለማድረግ ይሞክሩ። የኮዱን ደግሞ እያስተካከልን ስለሆነ ነው ይስተካከላል። አዎ ደንበኛችን። እሺ እሺ